ሌላው ጭልኝ ሚላን እነግረዋለሁ ችግር የለውም። እሺ ቃበል ነበር በኦርደር ነበር መቶ አንድ ሰማንያ ሰባት ሰማንያ ዘጠኝ ኦርደር አልተቀበላችሁም?
ሰለም ወቀበላ ሰማንያ ሰባት አስራ ዘጠኝ አስራ ዘጠኝ የትኛው ብራንች ነው?
ሴምሲ
ሴሚሲ አዎ አንድ ኪስ በርገር
በርገር ወጣት ናት እሱማ ወጣት አመሰግናለሁ ሰማንያ ሰባት ሰማንያ ስንት ያልሽ ዘጠኝ ነው?
ሰማንያ ሰባት ሰማንያ ዘጠኝ አዎ ወጣል።
እሺ እሺ
እሺ